ይፍረደን፣ እውነት ይፍረደን፣ ጊዜ ይፍረደን። ታሪክ ይፍረደን፣ እውነት ይፍረደን፣ ጊዜ ይፍረደን። የነበረው ቀርቶ ያልነበረ ሆነ። የሰራነው ሁሉም እንደ ቀልድ ባከነ። በብዙ ዘመናት የሰራነው ስራ እንደምንም ሆኖ ሲያመጣ ኪሳራ። በክፋት ላይ ክፋት፣ በጥፋት ላይ ጥፋት፣ በችግር ላይ ችግር፣ በስህተት ላይ ስህተት፣ በስደት ላይ ስደት። እንዲህ ከሆነ ይሄ ከሆነ ታሪክ ይፍረደን፣ እውነት ይፍረደን። ታሪክ ይፍረደን፣ እውነት ይፍረደን፣ ጊዜ ይፍረደን። የራሳችን ቋንቋ፣ የራሳችን ፊደል፣ የራሳችን እምነት፣ የራሳችን ባህል፣ የነሉሴ ሀገር የሰው ልጅ መገኛ በራሱ የተሟላ አልነበረ እንደኛ። በክፋት ላይ ክፋት፣ በጥፋት ላይ ጥፋት፣ በችግር ላይ ችግር፣ በስህተት ላይ ስህተት፣ በስደት ላይ ስደት። እንዲህ ከሆነ እንኬ ከሆነ ታሪክ ይፍረደን፣ እውነት ይፍረደን። ታሪክ ይፍረደን፣ እውነት ይፍረደን፣ ጊዜ ይፍረደን። ታሪክ ይፍረደን፣ እውነት ይፍረደን፣ ጊዜ ይፍረደን። ታሪክ ይፍረደን፣ እውነት ይፍረደን፣ ጊዜ ይፍረደን። እኛ አልነበርንም ወይ መቅደላና ድዋ? ሌላ መጥቶ ነው ወይ ለእኛ የተሰዋ? እኛ አልነበርንም ወይ ቀይ ባህር መተማ? አያሳዝንም ወይ የታሪክ ሲደማ? በክፋት ላይ ክፋት፣ በጥፋት ላይ ጥፋት፣ በችግር ላይ ችግር፣ በስህተት ላይ ስህተት፣ በስደት ላይ ስደት። እንዲህ ከሆነ ይሄ ከሆነ ታሪክ ይፍረደን፣ እውነት ይፍረደን። ታሪክ ይፍረደን፣ እውነት ይፍረደን፣ ጊዜ ይፍረደን። እነዘራይ ድረስ አሉላ አባ ነጋ ይሄ ሆኖ ሲቀር የለፉበት ዋጋ ዮሐንስ ምኒልክ፣ ቴዎድሮስ አንበሳው የተከሎት ፍሬ ሲጠፋ ዝመራው ይዛናና ካሌብ ንጉሥ ላሊበላ ያስተዳደር ጥበብ ያስተዳደር መላ እስከ ህንድ ውቅያኖስ ኢትዮጵያን የመሩ ተፈርተው ተደንቀው ዘላለም የኖሩ ዛሬ ኢትዮጵያ ወድቃ የባህር በራታ እህል ለማኝ ሆነች እጆቿን ዘርግታ። እንዲህ ከሆነ ይሄ ከሆነ ታሪክ ይፍረደን፣ እውነት ይፍረደን።